Hello አዲስ አቤት
customer እንዴት ነበር application ኑን ማግኘት የሚችሉት? ባለፈው እየነገርከኝ ነበር ሳልዘው።
Okay Chip Chip dot social
ChipChip dot social ምን ላይ ሲጽፉ ነው እንደዛ የሚያገኙት?
Chrome ላይ ወይ ያላቸው browser ላይ search አድርጉ። ኢንተርኔት ላይ ገብተው Chip Chip dot social ብለው ይሰርቹና ከዛ የ- ለ Android Play Store ለ ለ iPhone የለማ Play Store ላይ እኮ ገብተው ነበር። Play Store App Store እያገኘው አይደለም በዚህ ሰዓት አሉ።
አዎ እንደዛ ሳይሆን ያለሽ ልክ Chip Chip dot መጀመሪያ social ላይ በዚህ ሲገቡ መግ- ማለት ነው።
መግባት አለባቸው።
አዎ ገብተህ ሁለት አማራጭ ይመጣል። Play Store እና App Store የሚላ- ይመጣላቸዋል። ከዛ እዛ Android ላይ ግን ከሆነ- አለ።
አዎ እዛ ላይ ስላለ እሱን ሲነኩ Play Store የሚለውን ሲነኩት ቀጥታ በራሱ ከኛ website ላይ መውሰድ ይችላል።
Okay እሺ።
ከኛ website ላይ ይወርዳል ነው።
ቺፕቺፕ ዶት ሶሻል አዎ እሺ።